እባክዎ ምን ልርዳዎት? ሄሎ ሄሎ ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎት?
deposit ሳደርግ ብር ይዞብኝ።
deposit ሲያደርግ ከቴሌ ብር
አዎ አዎ ካል ቴሌ ብር የላከለውትን text screenshot አድርገው በቴሌግራም ይላኩልን።
ልኬዋለሁ ልኬዋለሁ።
እሺ ከላኩ በትዕግስት ይጠብቁን። ደንበኛችን መልስ ስናገኝ ቴሌግራም ላይ እናሳውቆታለን። አልታየለውትም እናየለውታለን።
OK ሶስተኛ ቀን ስለሆነ
ሶስተኛ ቀኑ ነው ቴሌግራም ላይ ከላኩ።
አዎ አንዱ መቼ ሶስተኛ ይላል?
ቀን አንዱ ሁለተኛ ቀን
መቼ ነው የላኩት? ቅዳሜ ከሰዓት።
አዎ አዎ እሺ በቃ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።